የለጠ ስትልን Best Bet ሰላም ነው ቤተሰብ አለን እግዚአብሔር ይመስገን።
ትናንትና በቻፓ በቴሌ ብር እሺ deposit አድርጌ አላስገባችሁልኝም።
hello hello፣ hello አቤት።
እ፣ ትናንትና በቻፓ በ deposit እሺ በቴሌ ብር ማለት ነው አስገብቼ እሺ፣ እ፣ አ- አልገባልኝም ወደ ማታ ላይ ነው።
okay። ከቴሌብር ወደ Best Bet account ሆነ ያስገቡት።
አዎ አዎ
እሺ፣ በቴሌግራም ላይ screenshot አድርገው አ- አ- ልኬ የቴሌብር ነበረ ልኬ ነበር ማን በሚል ስም ነው እ፣ ይልቃል ነው።
ይልቃል።
አዎ screenshot አድርጌ ልኬያት ነበር።
hello hello ቤተሰብ እ፣ በቃ አሳውቃልሃለች።
እሺ ትንሽ ጠብቀን አንዴ።
እሺ፣ ኧረ መልስ። እሺ እሺ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ነው።
እሺ ቤተሰብ እሺ